ጤና ይስጥልኝ ሁሉ ስፖርት ነው ባክዎ የምንረዳው?
እዚህ ሁሉ ስፖርት betting በዚህ ትክክል ነኝ የደወልኩት እንትን winner የተደረገ ነበረ በኦንላይን እና withdraw ለማድረግ የባንኮቹ አማራጭ ምናምን ይሰጥ ነበር አለ ከዚህ በፊት አሁን ግን ሊሰጥ አይደለም ችግሩ ምንድን ነው ለማለት ነው የደወልኩት አዎ ትንሽ technical የሆነ ችግር አጋጥሞን ነው አሁን በምነግሮት መሰረት ማስገባት ይችላሉ
እኔ እኔ ለማስወጣት ነው withdraw ለማድረግ ነው የፈለጉት ለመውሰድ withdraw ለማድረግ ነው withdraw ለማድረግ withdraw ም እንደዛ በምነግሮት መሰረት ማድረግ ይችላሉ እሺ
መጀመሪያ wallet ውስጥ ይገባሉ
እሺ ከዛ withdraw የሚለው ላይ branch payment የሚል ይመጣሉታል አይደል አዎ branch payment የሚል አለ አዎ ሲመጣሉት በቀን እስከ አምስት ሺህ ብር ነው ማውጣት የሚችሉት
per day ከዛ የሚፈ የሚፈልጉትን የገንዘብ መጠን ያስገቡና withdraw ይሉታል እሺ ከዛ withdrawal code ይልክሎታል
እ withdrawal code ይልክሎታል ሲልክሎት እሱን screenshot አድርገው በቴሌግራም ይልካሉ
እሺ
በዛ የእሱን ስልኮትን ሙሉ ስሞትን ወደ ምንድን ነው እንዲገባ የፈለጉት ቴሌብር ነው ወይስ CB
Commercial Bank
ከዛ የባንክ account ነንበሮትን ይልካሉ የ CB ማለት ነው ስሞት ማን ነው ሁሉ ስፖርት ላይ
አሸናፊ ነው የሚለው የ CB ውም ተመሳሳይ መሆን አለበት አሸናፊ መሆን አለበት አዎ ትክክል ነው
ለዛ ይህንን ይልካሉ የቴሌግራም ቁጥር የያዙ
እሺ ዜሮ ዘጠኝ ሰባ ስምንት
እሺ ሰባ ስምንት አስራ ስድስት
እሺ አስራ ስድስት ሰላሳ ዜሮ ስድስት
ሰላሳ ዜሮ ስድስት አዎ
እስከ መቼ ነው በዚህ system የሚሄደው ማለት በ በ- እሱን እርግጠኛ ሆነን መናገር አንችልም እስከዛ በዚህ ቆያ- ይጠቀሙ እርግጠኛ መሆን አንችልም ደንበኛችን